ቃል ኪዳን ነኝ ከቤስት ቤት ምን ልርዳው?
account አልበረም ምን አሉ?
አካውንት አልበረም
ምን ለመክፈት ምን አሉኝ? አዲስ አዲስ account ለመክፈት ነው እኮ እሺ password ኡን ሲያስገቡ capital letter small letter ቁጥርና symbol መኖር አርግል አለበት እንደሱ አድርገዋል እኮ ከአራቱም አድርገውበታል
አርጌበታለሁ ግን አልመጣ እኮ እሺ ስምንት ነው በትንሹ ስምንት digit መሆን አለበት
አርጌና ተላከልኝ
ምን አሉኝ
እንደዛ አርጌያለሁ ግን አልገባልኝም አልተላከልኝም ምንም እኮ የሚላክ ነገር የለም። ስልክ ቁጥሩትንና password ኡን እንደዛ አድርገው ነው የሚያስገቡት። capital letter፣ small letter፣ ቁጥርና symbol ኦች ምልክቶችን ማለት ነው። እንደሱ አድርገው ይሞክሩት።